ሃሌሉያ ይገባል ጌታችን ሆይ ሬዳ ባሳላ ባዳዲያ ባባ ገደ በደ በደ ገደ በደ በደ በደ በደ ገደ በደ በገደ በደ በደ በደ በደ
እወድስሃለሁ በዜማ እወድስሃለሁ በቅኔ እወድስሃለሁ በዜማ እወድስሃለሁ በቅኔ የምስጋናዬ አምልኮዬ መዓዛው ይክበብ እንዲህ ነብዬ በቃል ያልገልጽ አምላክ ልዩ ነህ። የምስጋናዬ የአምልኮዬ መዓዛው ይድረስ እንዲህ ነብዬ በቃል ያልገልጽ አምላክ ልዩ ነህ። ወድስሃለሁ እወድስሃለሁ በዜማ እወድስሃለሁ በቅኔ እወድስሃለሁ በዜማ እወድስሃለሁ በቅኔ የምስጋናዬ የአምልኮዬ መዓዛው ይድረስ እንዲህ ነብዬ በቃል ያልገልጥ አምላክ ልዩ ነህ። የምስጋናዬ የአምልኮዬ መዓዛው ይድረስ እንዲህ ነብዬ በቃል ያልገልጥ አምላክ ልዩ ነህ። ሃሌሉያ ሃሌሉያ ኦ ሃሌሉያ አሜን አሜን ሃሌሉያ አንተ ለማምለክ በመታደሌ የደስታ እንባ ከዓይኖቼ ፈሳ አጥንቴ ማቴን ቅዱስ እያሉ ልሳኔ ላንተ ያቀነቅናል እንደ ዘመርኩኝ እንደ ተቀኘው እስከ ሰጠኸኝ እድሜ ኖራለሁ ከኔ እስኪወሰድ ሃሌሉያ ይህ እስትንፋሴ ሳቀርብ ኖራለሁ ለስም እኔ ወዳሴ ኦ ምንኛ መታደል ነው ኦ ምንኛ መታደል ነው እግዚአብሔር አምላክ የሆንከው ሰው እግዚአብሔር አምላክ የሆንከው ሰው እግዚአብሔር አምላክ የሆንከው ሰው ኢየሱሴ ጌታ የሆንከው ሰው እወድስሃለሁ በዜማ ሃሌሉያ እወድስሃለሁ በቅኔ እወድስሃለሁ ሃሌሉያ ሃሌሉያ ሃሌሉያ እወድስሃለሁ በቅኔ በታላቅ ድምፅ ሃሌሉያ የምስጋናዬ የአምልኮዬ መዓዛው ይድረስ እንዴ ነብዬ በቃል ያልገልጽ አምላኬ ልዩ ነህ ሃሌሉያ አባቴ ልዩ ነህ። ሃሌሉ ሃሌሉያ ኦ ሃሌሉያ አንተን ለማምለክ ሃሌሉያ አንተን ለማምለክ በመታደሌ የደስታ እንባ ከዓይኖቼ ፈሳ አጥንቴ ማቴም ቅዱስ ያሉ ልሳኔ ላንተ ያቀነቅናል እንደ ዘመርኩ እንደ ተቀኘው እስከ ሰጠኸኝ እድሜ ኖራለሁ ከኔ እስኪወሰድ ይህስ ትንፋሴ ሳቀርብ ኖራለሁ ለስም ቅኔ ወዳሴ ኦ ምደኛ መታደል ነው ሃሌሉያ ኦ ምንኛ መታደል ነው እግዚአብሔር አምላክ የሆንከው ሰው ሃሌሉያ አምላክ የሆንከው ሰው ኢየሱሴ ጌታ የሆንከው ሰው ኢየሱሴ ጌታ የሆንከው ሰው ሃሌሉያ ሃሌሉያ አጭር ጊዜ አይደለም ለረጅም ዘመናት በድካም በትግል ላይ ያለ ዓመታት ለመውደቅ መነሳ በውጊያ በጥቃ እንደማያልፍ የለም አለፈ ያ እሳት አለፈ ያ እሳት አለፈ ያ እሳት ዞር ብዬ ሳየው ያሳለፍኩትን አባታ ጎርባታ ጉድጓድ ገደሉን ማመን ይሳነኛል ኃይል እስኪ ተገኘው ለካስ ኤልሻዳዮ ደክሞኝ ቆሜያለሁ ስሞን አከብራለሁ ሃሌሎ የአብርሃም አምላክ በክንፎ ሸሸገኝ ለካስ መጎዳቴን ተጎሳኩያኝ ያን ሁሉ ሻካራ ያን ሁሉ ጎርባታ ጌታ ጉልበት ሆነኝ ችዬ ወንድወጣ ችዬ ወንድወጣ ችዬ ወንድወጣ ዞር ብዬ ሳየው ያሳለፍኩትን አባታ ጎርባታ ጉድጓድ ገደሉን ማመን ይሳነኛል ኃይል እስከ ተገኘው ለካስ ኤልሻዳዮ ጠብቆኝ ቆሜያለሁ ስሙን አከብራለሁ ለካስ እግዚአብሔር ልጅ ጠብቆኝ ቆሜያለሁ ስሙን አከብራለሁ አጭር ጊዜ አይደለም ለረጅም ዘመናት በድካም በትግል ላይ ያለ ያመጣ በመውደቅ መነሳ በውርጊያ በጥቃ እንደማያልፈለም አለፈ ያእሳ አለፈ ያእሳ አለፈ ያእሳ ዞር ብዬ ሳየው ያሳለፍኩትን አባታ ጎርባታ ጉድጓድ ገደሉን ማመን ይሳነኛል ኃይል እስካገኘው ለካስ ኤልሻዳዩ ጠብቆኝ ቆሜያለሁ ስሙን አከብራለሁ ለካስ ኤልሻዳዩ ጠብቆኝ ቆሜያለሁ ስሙን አከብራለሁ ስሙን አከብራለሁ ስሙን አከብራለሁ ስሙን አከብራለሁ ሃሌሉያ ስሙን አከብራለሁ የህይወቴ ማብቂያ ዛሬ ነው ያልኩበት አይኖቼን ጨፍኜ ሞቴን ያሰብኩበት ቀውጤው ሰዓት አልፎ ማየቴ ደንቆኛል። ለካስ ጌታ ወዶ እጅ እግሬን ጠብቋል፣ እጅ እግሬን ጠብቋል፣ እጅ እግሬን ጠብቋል። ሃሌሉያ ለካስ ኤልሻዳዮ እጅ እግሬን ጠብቋል፣ እጅ እግሬን ጠብቋል። ሃሌሉያ
ኦ
ልውና መገኘት ያስጮኸኛል ጠዋትና ማታ አላቆምም ማንኳኳቴ መገኘት እስኪ ሞላው ቤቴ መገኘት እስኪ ሞላው ቤቴ ልውና እስኪ ሞላው ቤቴ መገኘት እስኪ ሞላው ቤቴ መገኘት እስኪ ሞላው ቤቴ ሃሌሉ
ሃሌሉ ተመስገን በሉት። ክብር ለእግዚአብሔር ይሁን። ምስጋና ላንተ ነው። ክብር ላንተ ነው። ሃሌሉ ምልኮና ስግደት ላንተ ነው። ሃሌሉያ ተመስገን። ግሎሪ
የጌታዎች ጌታ የነገሥታት ንጉሥ የይሁዳ አንበሳ የናዝሬቱ ኢየሱስ በአምባ ላይ ፈረስ የምትቀመጠው በክብር በግርማም የምትመለሰው የዘላለም ተስፋችን ኢየሱስ የእግዚአብሔር ልጅ የደህንነታችን ራስ ይገባሃልና አምልኮ ያንተ ነው። ይገባሃልና ዝማሬው ያንተ ነው። ይገባሃልና ሃሌሉያ ይገባሃልና እልልታው ያንተ ነው። ይገባሃልና ዝማሬው ያንተ ነው። ይገባሃልና ፊትህ እንደ ፀሐይ በኃይል ያበራ ፍቅር ከንቆም ይልቅ ልብን ይማርካል ጌታ ሆይ ሃሌሉያ። ውበት ያማረ
ክብርን ተላብሰሃል። ተመስገን ጌታችን ተባረክ ብለናል።
ሃሌሉያ
በምድር ክበር በሰማይ ይገባሃልና መንግስት
ይገባዋል። እንደገና ታላቅ እልልታ ለእግዚአብሔር ሃሌሉያ።
እንደገና ታላቅ እልልታ ይገባዋል።
ሺራ ባባባባ ኤራማና ሞምባራዲያ ሶክራ ፓራዲያ ራዳ ሃሌሉያ
ይገባዋል።
Glory, glory.
Thank you.